ጤና ይስጥልን ጊዜ ኢትዮጵያ የደንኛ ባንኩ ተመልሷል።
እንትን ሰሚት ጊዮርጊስ አካባቢ ታውቂያለሽ? ትናንትናም ድረስ አልመጣልንም፣ ዛሬም አልመጣልንም እኮ ምንድን ነው ችግሩ?
እሺ የት አካባቢ ነው?
ሰሚት ጊዮርጊስ ብርሃኑ መግቢያ ጋር
ሰሚት ትናንትም አልመጣም።
አልመጣም ነው ትናንትና።
ድራፍት ነው አይደለ?
አዎ ድረስ አዎ እሺ ቪዛ ሄዶች ነው ደግሞ ቲ ነምበሮችን ይንገሩኝና ልመዝግብ።
እ እ
ድምፆ ሲቆራረጣል ትንሽ ምን ምን ምን አልሽኝ?
ቪዛ ID ወይ ኮድ ወይ ደግሞ TIN number የቤቱንም TIN number ም ከሆነ ያው
አሀ የቤቱን TIN number የራሴ አዎ የቤቱን እሺ አንዴ ጠብቂ
እሺ